ምሽት ተገዝተሽ ታስለቅሽኝ ጀማል እንዳይደላይ ብለሽ እንዳይከፋሽ ብዬ ምንም ባልቆጣሽ ታስለቅሽኝ ጀማል ከሌላ ወደሽ ደስታ ያየንበት ያሳለፍነው ፍቅረ አሁን ተመልሶ ያስለቅሰኝ ጀመር በለሰለሰ ቃ ምለሽ ተገዝተሽ ታሳዝኝን ጀመር ከሌላ ወደሽ ያሳለፍነው ደስታ